ሄሎ አቤት ሰላም እንዴት ነህ አለሁ።
አለን ከአሚር ጋር የወጣኸው አንተ ነህ አይደለ አሚር ራሱ ነው የምታወሪ?
እ
ሄሎ ወይ አሚር ወይ አቤት።
እኔ የምልህ የሰላምን ኦርደር ይዘኸዋል አይደል ሰላም ሰላም።
ሽንኩርትና ካሳንቺስ?
ቲማቲም እ
ግን አልተሰረመ ኦርደር ስቶር እ?
ቁጭ ብዬ ነው ያለሁት።
እ?
ስቶር ነኝ ያልተሰረመ እቃው ግን ይዘኸው ትወጣለህ አይደል
አይታወቅም እንግዲህ ከተሰራ
ማለት ከተሰራ ይዘው የምትወጣውን አታውቀውም አሁን
እና ገና ያለለቅም ስለሚ
ሽንኩርትና ቲማቲም ነው ማለት የ- ሊኖር ይችላል ብዬ ነው ሁለቱም ይኖራል።
ስለዚህ ይዘህ ትወጣለህ ስልክህን ደውላልኝ ስትደውልልህ አይ- ነበር።
አይሰራም እያለች ነው አሁን ስዊች ኦፍ አድርጌ ቻርጅ ያረኩት ለዛ ነው።
በቃ እሺ በዚህኛው ቁጥር ትደውልልሃለች እ፣ አውርቻት ያው አለሁ እሷን አውርልሻለሁ ማለት ቅድም ነው።
አውርቻት ነበር። የሀብ ስርዓት አይደለች እ?
የሀብ ስርዓት አይደለች።
ኧረ እኔ አላውቅም እኔ እህቱን ምን ትሁን እኔ አላውቅም
እሺ እሺ።
ብቻ መ- አወጣልሻለሁ ናና ከሰዓት ሲክፈን ለመውጣት።
እንደርደራለን እ
ከሰዓት ስለምወጣ ነው አ- አመጣልሻለሁ በላት እሺ እሺ እሺ እሺ አሚር
ጥቃቱ